ጤና ይስጥልኝ እቴ ሲበራ መርጃ ማዕከል ባኮቴ መኖር ዶት ጤና ይስጥልኝ ወንድም።
ሰላም
ነገ ከጅማ አዲስ አበባ ነገ ጠዋት ላይ ስንት ሰዓት ነው ፍላይት ያላችሁ?
ሌሎች አንድ ረግ የጠብቁኝ
እሺ ከጅማ አዲስ አበባ ነው ያሉኝ አይደል?
አ እሺ እያየሁለት ነው። ለስንት ሰው ነው የፈለጉት?
እ ለአንድ
እሺ ደርሶ መልስ ወይስ ሜጃ ብቻ?
ምን- መምጫ ብቻ ወ- ከጅማ ወደ አዲስ አበባ መመለሻ እሺ ለነገ ነው።
ነገ ጠዋት ላይ ጠዋት ሰዓት እሺ እያየሁለት ነው። እሺ፣ አንድ ረግ የጠብቁኝ እሺ
የጠዋት በረራ ነው የፈ- የፈለጉት አይደል?
አ አ እሺ የጠዋቱ በረራ የሚጀምረው አራት ሰዓት ከአስር ነው።
አራት አራት ከአስር ከአስር አዎ አራት ከአስር ተ- ተነስቶ አምስት ከሩብ ላይ ይደርሳል።
እሺ ሌላ በረራ አለ ጠዋት ጠዋት ላይ የለም። አምስት ሰዓት ከአርባ አምስት እና ሰባት ከሀያ አምስት ላይ አለ።
አምስት ከአርባ ጠዋት ማለት ነው ከስድስት ሰዓት በፊት አዎ።
አመሰግናለሁ እሺ ሌላ ምንድነው ነገር ይኖራል?
የለም አይመስለኝም እሺ ደውሉልን። እናመሰግናለን። መልካም ቀን ይሁንላችሁ።